ምን ያስፈልማችሁ? በርገር
በርገር ማዘዝ ፈልገን ነው።
እሺ፣ ምን ነበር?
ጥሩ የሚባሉ እናንተ ስን ምን በርገር
great much burger አሪፍ ነው። special burger ም አሪፍ ነው።
ስፔሻል ጥሩ ነው። ትልቅ ነው
ትልቅነቱ great much burger ትልቅ ነው።
የቱ great much burger
ድሬክ
ግሬት ማች በርገር እሺ እሱ ስም በሉ
ሌልሽ ቆሽ ቴካዌይ ነው አዎ አይ ዲሊቨሪ ዲሊቨሪ አዎ እኮ ቴካዌይ great much burger ደግሞ ስድስት መቶ ሀያ አምስት ብር
ለሁለቱ ነው ወይስ ለአንዱ
ማለት
ለሁለቱ ስንት ነው
ለሁለቱ ደግሞ ሁለት ነው የፈለግሽው?
አዎ ከነ delivery ልገዛ
አይ delivery free ነው። delivery free ነው፣ ግን ሁለት great much burger ነው የፈለግሽው አንቺ?
አዎ እንደዛ ደግሞ ከሆነ አንድ ሺህ ሁለት መቶ ሀምሳ
እሺ አንድ ቆይ እስኪ እደውልልሻለሁ